ሄሎ ጤና ይስጥልን።
አብሮ
አለን አለን። ሰላም ነው? እሺ ምን እንርዳው?
አለን። አሁን ደውዬ ነበርና መልሰህ ደውልኝ።
እሺ ምንድን ነበር የሆነብህ?
withdraw ለማድረግ አልሰራልኝ ነበረ።
okay እሺ ቆይ እስኪ አንዴ እሺ supervisor ነው
የወግዳዊት ሚስት ነው።
ወይም ቫሊድም አይለውም ደግሞ እንትን አይደለም አፕግሬድ አይደለም
ምኑ
ሄሎ አቤት ሄሎ፣ ሰላም ነው?
እግዚአብሔር ይመስገን።
አዎ፣ እሺ። ምን ነበር ጥያቄ?
ምን ጥያቄ ምን ነበር?
withdraw ለማድረግ አልሰራልኝ አለ።
ምንድን ነው የሚልክ?
error ነው የሚለው።
error ነው የሚልህ። ፎቶውን ቴሌግራም ላይ ትልክልኛለህ?
እ፣ ልኬዋለሁ። ቴሌግራም supporter እንትኖች አለ አይደል?
አዎ፣ እሱ ጋር ልኬው ነበር። screenshot አድርገህ ላክልኝ ብሎኝ ልከኸዋል።
ልኬዋለሁ። ግን የሚለኝ error ይልና ወዲያው ነበር የሚጠፋው። ብዙም አይቆይም።
አይቆይም።
error ብሎ ይጠፋል። በ screenshot እንኳን አይመችም ወዲያው ስለሚጠፋው።
okay። ብር አለው አይደል account?
አዎ፣ አራት መቶ ዘጠና ብር አለ።
ያንዴ ቆይ መስመር ላይ ጠብቅ። ስልክህን ንገረኝ እስኪ የቤት ቤት ቁጥርህን
የምን የቤት ቤት ቁጥር ዜሮ ዘጠኝ ሰማንያ አምስት ሰማንያ አምስት ዜሮ ሶስት ዜሮ ሶስት ዜሮ አራት ዜሮ አራት ሀምሳ ሰባት ፓስፖርቶችንም አላውቅም።
okay። ምን አሁን ነው እንዲያስገባኸው?
ብሩን እም እ፣ አዎ፣ ቅርብ ሰዓት ነበር ያስገባሁት።
አዎ፣ ቀጥታ የገባ ብር ወዲያው ያወጣል። የሆነ መጫወት አለብህ። ካልተጫወትክ አይለቅልህም።
መጫወት ማለት
normally ቀጥታ የገባ ብር ወዲያውኑ ውጣ አውጣልኝ ብትለው መውጣት አይቻልም። ምክንያቱም እንደዚህ scam ምናምን የሚያደርጉ ሰዎች ስላሉ ብር እያስገቡ ዝም ብለው ስለሚያስወጡ እም፣ አንድ customer ትኬት ብር የሚያስገቡ ያው ሊጫወትበት ነው። ተጫወትበት win ካደረገ መውጣት ይችላሉ። ይሄ እንትኑ ማለት ነው። ቀጥታ እስካሁን የገባ ምንድን ብር ነው ወዲያው ማድረግ ያወጣል።
ያለብን?
ያው መጫወት ነው ያለብህ። ካልተጫወትክ አይለቅልህም። አይገሱ ሙሉን ነው መጫወት ያለብኝ ወይስ ሙሉውን አይደል የሆነ የተጫወትክበት stake እየቀነሰ ይመጣል። አሁን አስራ ስድስት ብር ሆኖልሃል መሰለኝ ወደ withdraw ብር ላይ
okay። እና አስራ ስድስት ብር ብቻ ነው withdraw ማድረግ የምችለው?
የምትችለው ግን አስራ ስድስት ደግሞ አይቻልም። መነሻው ሶስት መቶ አይደለ?
አዎ።
ወደዛኛው ከፍ እያለ መምጣት አለበት። ሶስት መቶ ሲደርስልህ መውጣት ትችላለህ።
እሺ፣ እሺ፣ እሺ።